ልጅ ልበቀና ልቤ ተፍቶ ካንቺ ነጎዷል ተከትሎሽ ብዙ ሄዷል ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አረፉ አትፈሪ ፍቅሬ ነያ ቆንጆ ልጅ ልበቀና ልቤ ተፍቶ ካንቺ ነጉዷል ተከትሎሽ ብዙ ሄዷል ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አረፉ አድገሽ ተውበሽ ለአቅመ ሔዋን ደርሰሽ አድገሽ ተውበሽ ለአቅመ ሔዋን ደርሰሽ የኔን ምኞት አሸንፈሽ ልቤን ማርከሽ የኔን ምኞት አሸንፈሽ ልቤን ማርከሽ አትሌ አትራኪ ላስደስትሽ አትሌ አትራኪ ላስደስትሽ አትፈሪ ፍቅሬ ነያ ቆንጆ ልጅ ልበከና ልቤ ተፍቶ ካንቺ ነጉዷል ተከትሎሽ ብዙ ሄዷል ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አረፉ አትፈሪ ፍቅሬ ነያ ቆንጆ ልጅ ልበቀና ልቤ ተፍቶ ካንቺ ነጎዷል ተከትሎሽ ብዙ ሄዷል ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አረፉ ተፍቶ ካንቺ ነጉዷል ተከትሎሽ ብዙ ሄዷል። ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አረፉ። አድገሽ ተውበሽ ለአቅመ ሔዋን ደርሰሽ አድገሽ ተውበሽ ለአቅመ ሔዋን ደርሰሽ የኔን ምኞት አሸንፈሽ ልቤን ማርከሽ የኔን ምኞት አሸንፈሽ ልቤን ማርከሽ አትሌ አትራኪ ላስደስትሽ አትሌ አትራኪ ላስደስትሽ አትፈሪ ፍቅሬነያ ቆንጆ ልጅ ልበከና ልቤ ተፍቶ ካንቺ ነጉዷል ተከትሎሽ ብዙ ሄዷል። ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አረፉ። አትፈሪ ፍቅሬ ነያ ቆንጆ ልጅ ልበከና ልቤ ተፍቶ ካንቺ ነጎዷል ተከትሎሽ ብዙ ሄዷል። ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አረፉ። አትፈሪ ፍቅሬ ነያ ቆንጆ ልጅ ልበገና ልቤ ተፍቶ ካንቺ ነጉዷል ተከትሎሽ ብዙ ሄዷል። ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አረፉ። አድገሽ ተውበሽ አቅፈሽ ልቤን ማርከሽ የኔ ምኞት አሸንፈሽ ልቤን ማርከሽ አትለይ አትራቂ ላስደስትሽ አትለይ አትራቂ ላስደስትሽ አትፈሪ ፍቅሬነያ ቆንጆ ልጅ ልበከና ልቤ ተፍቶ ካንቺ ነጉዷል ተከትሎሽ ብዙ ሄዷል ጊዜያቶች ነጎዱ ዘመናትም አለፉ አይኖች